Hello Hello.
Ouais.
Oui.
Ouais.
Hello.
Ouais.
ወይ ወይ ቡሽራ ሰላም ነው?
ታረቅሽ አለው ልሽ እንደነ አለን ይመስገን ደህና ነኝ። መቶ ሀያ ሺህ ነው እንዲ ያልከኝ?
አዎ እሺ አስራ አምስት አስራ አምስት አስር አስር እያደረክ ነበር ያስገባኸው?
አስር አስር እሺ እንደዛ ከሆነ ሁሉም ገብቶልሃል። ግን ሁለት አስራ አምስት ሁሉም ትይኝ ናቸው ወይስ withdraw ናቸው?
እህ deposit ነው ወይስ withdraw ነው? deposit Withdraw, ናቸው አይደል?
withdraw.
withdraw ናቸው።
አዎ okay እሺ ቆይ አንዴ እሺ በቃ እንደዛ ከሆነ አንድ ያስገባላሉ። እሺ አንድ ሁለት ደቂቃ ጠብቀኝ።
እሺ